የ2013 ምህረት የ12ኛ ክፍል ብሔራዊ ፈተና በሰላም መጠናቀቁን መንግስት አስታወቀ። ፈተናው ለተማሪዎች ከመሰጠቱ በፊት ተሰርቆ ስለመውጣቱ በማህበራዊ ሚዲያዎች የተለቀቁ መረጃዎች የሚያሳዩ ሲሆን መንግስትም የተለያዩ አካላት መረጃዎች እንዳደረሱት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ገልጸዋል። ፈተናው የተጠናቀቀው የ2013 ዓመተ ምህረት ነው። ጉዳዩን በማጣራት እርምጃ እንደሚወሰድም አቶ ተፈራ ገልጸዋል። አሁን ላይ ፈተናውን የተፈተኑ ተማሪዎች የውጤት ምዘናና የዩኒቨርሲቲ ምደባ በጸጥታ ምክንያት ያልተፈተኑ ቀሪ ተማሪዎች ከተፈተኑ በኋላ በጋራ እንደሚገለጽም ምክትል ዳይሬክተሩ አመልክተዋል። ኬኔዲ አባተ ዝርዝር አለው።
ካለፈው ሰኞ ዕለት ጀምሮ ሲሰጥ የነበረው የ2013 ዓ ም የ12ተኛ ክፍል ብሔራዊ ፈተና ዛሬ ህዳር ሁለት ተጠናቋል። ለፈተናው ይቀመጣሉ ተብለው ከተጠበቁ ተማሪዎች ውስጥ ከ96 በመቶ በላይ የሚሆኑት ፈተናውን መውሰዳቸውን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር ፈተናው በሰላምና በስኬት ተጠናቋል ሲሉ ዛሬ በሰጡት መግለጫ አስታውቀዋል።
2013 የ12ኛ ክፍል ብሔራዊ ፈተና ዛሬው ዕለት ፈተናው በሚሰጥባቸው አካባቢዎች በሰላም ተጠናቋል፣ በስኬት ተጠናቋል። እንግዲህ ይህንን ስንል ወደ 545381 ተማሪዎች ፈተና ወስዷል ማለት ነው። ይሄ እንግዲህ almost ፈተና ይወስዳሉ ብለን ካሰብነው 96.5 percent ቱ ተማሪዎቻችን ፈተና ወስዷል። እንግዲህ ወቅቱ ያው ሁላችንም የምናውቀው ነው። ሀገራችን በውስጥም በውጭም በጣም እየተፈተነች ባለበት ይሄን ተማሪ ወደ 545 ሺህ ተማሪን ፈተና በወቅቱ መስጠት ወረቀት አጓጉዞ በወቅቱ መስጠት ሰው ኃይል ትልቅ ሰው ኃይል አንቀሳቅሶ ፈተና መስጠት በጣም ትልቅ ስራ ነው። ትልቅ ስኬትን ነው ተደርጎ ነው መወሰድ ያለበት። ሀገራችን ወይ ደግሞ እንደ ሀገር እንደ መንግስት ሕልውና ማስከበር ብቻም ሳይሆን በልማት ላይም ትልቅ ስራ መስራት እንደሚቻል የተረጋገጠበት አንዱ ማሳያ ይሄ ነው።
ይሁን እንጂ ተማሪዎች ከመፈተናቸው በፊት ፈተናዎች ተሰርቀው ስለመውጣታቸውና በተለያየ መንገድ ስለመሰራጨታቸው የሚጠቁሙ የተለያዩ መረጃዎች መውጣታቸው ይታወቃል። ይህን በተመለከተም በመግለጫቸው ያነሱት አቶ ተፈራ ስለ ፈተናው መሰረቅ መንግስትም የደረሱት መረጃዎች መኖራቸውን ገልጸው ጉዳዩን በተለያየ መልኩ በማጣራት እርምጃ እንደሚወሰድ አብራርተዋል።
እንግዲህ ፈተናው አስቀድሞ ወጥቷል፣ ተሰርቋል፣ ምናምን የሚሉ ነገሮች እኛም እንሰማለን። እንደ ማንኛውም ከህብረተሰቡም መረጃ እናገኛለን። ያው እኛም የክትትሉም አካል ስለሆን ማለት ነው። እንዳላችሁትም ደግሞ አንዳንዶቹ በ social media ም ተለቋል የሚልም እኛም ግብረ መልስ አለን። እነዚህ የሚፈቱበት ግልጽ ስርዓት አላቸው። ግልጽ ስርዓት ምንም ብዥታ የሌለው ማለት ነው። አንደኛው ዝርዝር ሪፖርቶች ይመጣሉ። አሁን ከክልል ይመጣል፣ ከፈተና ጣቢያ ይመጣል፣ ከፈታኞቹ በተለይ ፈታኞች ክፍል ውስጥ ፈተናውን manage ያደረጉ አሉ። ስለ ወጣቶች ሙሉ ሙሉ ተባዊ ደግሞ ተማሪ ጋር ደርሷል ማለት አይቻልም። ብዙ ትንተናዎች አሉ። እሱ አንድ component ነው። ሁለተኛ ውጤት ይተነትናል፣ ይታረማል። ውጤት በደንብ ይታያል፣ technical የሆነው ማለት ነው። ስለዚህ እነዚህ ታይቶ በተማሪዎቹ ላይ በፈተናው ላይ የፈጠረው ተጽዕኖ ካለ በትምህርት ቤት ደረጃ፣ በተማሪ ደረጃ፣ በሳብጀክት ደረጃ እንትን ይደረጋል ማለት ነው። ይቀጣል፣ እርምጃ ይወስዳል። በምንም አይነት በማጭበርበር ወይ ደግሞ ባልሆነ መንገድ የተገኘን ነገር ኤጀንሲው ቶሎሬት አያደርግም። ይህም ተማሪዎቻችንም ወላጆችም ሁሉም ተረጋግቶ እንዲጠብቁ እንፈልጋለን።
ከወቅታዊው የጸጥታና መሰል ጉዳዮች ጋር በተያያዘ ፈተናው ባልተሰጠባቸው አካባቢዎች ከክልሎች ጋር በመነጋገር ፈተናውን ለመስጠት ዝግጅት በመደረግ ላይ መሆኑንም የጠቆሙት የትምህርት ምዘናና ፈተናዎች አገልግሎት ምክትል ዳይሬክተሩ አቶ ተፈራ ፈይሳ በአሁኑ ዙር የተፈተኑ ተማሪዎች የውጤት ምዘና ወደፊት ከሚፈተኑት ጋር በጋራ ይፋ እንደሚሆን ነው የተናገሩት።
ያልተፈተኑ አካባቢዎች አሉ። በአማራ ክልልም በኦሮሚያም አንዳንድ ቦታዎች ላይ ያልተፈተኑ አካባቢዎች አሉ። ስለዚህ እነዚህን ምንድን ነው መቼ ነው የምናደርገው፣ እንዴት ይሆናሉ የሚለውን ነገር ከክልሎቹ ጋር በደንብ ተናበን የልጆቹን ስነ ልቦና ግንባታ ለመፈተን ዝግጁ ናቸው ብለን በምናስብባቸው ጊዜ እንሰጣለን። የእነሱም ውጤት ከዚህ አሁን ከተፈተኑት ጋር አብሮ ነው፣ በአንድ ላይ ነው። የነዚህም ታርሞ የነሱም ታርሞ አንድ ላይ ዩኒቨርሲቲ የሚገቡበት ሁኔታ ይፈጠራል እንጂ እነዚህ ቀድሞ ስለተፈተኑ ቀድሞ advantage የሚያገኙበት ምንም ምክንያት እንትን የለም። ስለዚህ በተቻለ መጠን ክልሎቹ ማስፈተን በሚችሉበት ሁኔታ ሲረጋገጥ እናስፈትናለን። በዚህ ደረጃ ያው በጥንቃቄ ከክልሎቹ ጋር በቅርበት እየሰራ መሆናችንን ነው ማንሳት የሚፈልገው ማለት ነው።
ፈተናው መሰጠት ከጀመረበት ጊዜ አንስቶ በኢትዮጵያ አብዛኛው የማህበራዊ ሚዲያዎች ላለፉት አራት ቀናት ተዘግተው የቆዩ ቢሆንም ተጠቃሚዎች የተለያዩ አማራጮችን በመጠቀም የሚዲያዎችን አገልግሎት እያገኙ ቆይተዋል። ይህም ተሰርቀዋል የተባሉት ፈተናዎች በቀላሉ እንዲሰራጩ የሚያስችል ነው። ይሁንና የማህበራዊ ሚዲያዎቹ መዘጋት ከፈተናው ጋር ይያያዝ እንደሆነ ለተነሳላቸው ጥያቄ አቶ ተፈራ ምላሽ አልሰጡም። ስለዚህ ጉዳይ እስካሁን ከሌላ የመንግስት አካልም የተሰጠ ይፋዊ መግለጫ የለም። በኢትዮጵያ የ12ተኛ ክፍል ብሔራዊ ፈተና ተሰርቆ ወጥቷል ሲባል የአሁኑ ለመጀመሪያ ጊዜ አይደለም። ከዚህ ቀደምም የፈተናዎች መሰረቅ በመንግስትም ይሁን መንግስታዊ ባልሆኑ አካላት በተደጋጋሚ መገለጹ የሚታወስ ሲሆን ከአራት ዓመታት በፊት ፈተናው ተሰርቆ መውጣቱ በመንግስት መረጋገጡና በድጋሚ ታትሞ ለተማሪዎች እንዲሰጥ መደረጉ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ